አንቺን ማግኘቴ ሕልም ነው ዘንድሮ ሕልም ነው ዘንድሮ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል በምኞት ቢጓዙን ወዴት ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል የኮዴን በሆዴ አፌን በንጉርጉሮ ሁይ የወይና ሐረጊቱ ነይልኝ በሞቴ የወይና ሐረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ የወይና ሐረጊቱ ነይልኝ በሞቴ የወይና ሐረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ ኧረ ጉኖ ጉኖ ጉኖ ጉኖ ብዬሻለው የምትሰሪ ስራ አያገባብርም እኔን ትተን ሌላ ልብሽ አይመኝም ሁሉን ረስተች በይኔ ጫወቲ እስክታሽል በጡቶችሽ ሞት የወይና ሐረጊቱ ነይልኝ በሞቴ የወይና ሐረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ የወይና ሐረጊቱ ነይልኝ በሞቴ የወይና ሐረጊቱ ነይልኝ በሞቴ እድሜን ጨረስኩት አልቅሼ ካንጀቴ ኧረ ጉኖ ጉኖ ጉኖ ጉኖ ብዬሻለው የምትሪ ስራ